hello አቤት
ደህና ነሽ?
እግዚአብሔር ይመስገን።
እንዴት ነሽ? ሁሉ ሰላም?
ሁሉ ሰላም እግዚአብሔር ይመስገን።
ከቶሮ ግሪድ ወይ ከሀብለን ነበር የምደውልልሽ። አስታወሽ?
እኔ እንጃ አላስታወስኩም። እሺ መልሻለሁ።
ቀዩ ልጅ ባለፈው እንትን ቶሎ እንዲወጣ ምናምን ብዬሽ ነበረ። እ፣ ለማንኛውም እ እሺ እ፣ Z ኡና እ፣ sales report ኡ እየገጠመልን አይደለም።
እሺ sales ኡ ይበልጣል፣ Z report ኡ ያንሳል።
እሺ ምንድን ነው ያለው ነገር? ምን በ system ኡ ላይ ያለው ችግር?
እኮ ስልክ ልስጥሽ እና ዜሮ ዘጠኝ
እሺ
ዜሮ ሶስት
እሺ።
hello ወይ እየሰማሁሽ ነው።
ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት
ዜሮ ሶስት ስምንት ነው ነው አዎ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት ሀያ ስምንት ሰማንያ ሁለት ሰማንያ ሁለት አዎ balance ሊመጣልኝ አልቻለም ብለሽ አናግሪው። እኔ balance ሊመጣልኝ አልቻለም Z ኡን attachment
እሺ እሺ ብለሽ አናግሪያቸው። ቀይዋ ልጅ ከጀርባ ያለች ናት፣ ፊት ለፊት ስልክ የምታወራው ናት ያለችሽ። እንደዛ
እህ እህ።
ማን ያለሽ ቶሎ ያልቅልሻል ያለሽ? ሄሎማ አ፣ ወይ ወይ ማን ነው ቶሎ ያልቅልሻል ያለሽ?
አይ አይደለም እ፣ ላስታውስሽ ብዬ ነው
አ፣ እኔ አይደለሁማ ሌላ ሰው ያናግርሽ ይሆናል።
አ፣ ይሆናል
እዚህ ስልክ የሚያወሩት ጋር ነው ያልቅልሻል የተባልሽው ወይስ ከጀርባ ካስተናገዱሽ ጀርባ ያለው?
በፊት በፊት ነው የምልሽ እንድታስታውሽኝ ነው እኔ እንጃ አላስታውስም። ብዙ ከስለመሰለ ነው የመጣ።
አ፣ እውነትሽ በምንድን ነው የገባው?
አይ ተሰርቶ ወጥቷል ማሽኑ እሺ ማሽኑ ተሰርቶ ወጥቷል እንድታስታውሽኝ ብዬ ነው ያንን እንትን ሞመንት የነገርኩሽ እ፣ አላስታውስም። ብዙ ከስለመሰለ ማስተናገድ አላስታውስም። ተቆጣልሽ ጥሩ ነው ማሸነፍ።
እሺ እሺ እኔ ቆንጆ ቴንኪ እሺ እሺ